እንትን አድርጎት አለኝ።
ጠልን ችፕችፕ
ነሽትልኝ አሁን ደውዬ ነበር። ድራይቨሮቹ ጋር ደውለን ደውላለን ተብዬ ነበር። አትራፊካ ላይ ደርሱልን ነቅተው በ አዎ ሄደዋል። አዎ ሄደዋል ነው ለታችሁ አትደውሉልን ደውላችሁ እኔ እኮ ስቲል እስካሁን እታችሁ ቆመን እየጠበቅን ነው ከደወላችሁ በሚል
ኦኬ እሺ፣ ይቅርታ በጣም በቃ ነገ እንላክሎት።
ለዛሬ ለበኋላ ሆን ተመልሰው ማድረስ አይችሉም።
አዎ ዛሬ መምጣት አይችልም
ግን ይሄ fair አይደለም ማለት እንጠብቅ ማለት At least ረጅም ሰዓት የተወሰነ ነው ያክል- የቆመው። እኔ ለእርሱ ከመደወሌ በፊትም ረጅም ሰዓት እየደወለላት ነበረ፣ ቆሞ ነበረ።
እንጃ እንግዲህ ኮልዬ ከሁለት ደቂቃ በኋላ ውረጅ ያሏት ከሁለት ደቂቃ በኋላ ወረደች። አስፋልቱ ላይ ቆማ ነበረ።
አይ Maybe መቆሚያ አጥተው በዛ አስታባው ሄደው ሊሆን ይችላል እንጂ ወርዳ ቆማ እየጠበቀች ነበረ።
አዎ እኛም Reasonable እኮ የሆነ ከዚህ ከቢሮ Time እየደወልንላት ቢጠብቁን ጥሩ ነበረ። እም?
አይ የተወሰነ ያክል ደቂቃ ቢጠብቁን ጥሩ ነበረ። ይሄን ያክል ያው Delay ብዙ ለሚ Order ስላለ ለሚል- ነው፣ ለዛ ነው ያው ሰዓታቸውን። እሺ እሺ